شعيب Hello, Demchip.
ሰላም ሄሎ ሰላም ሰው ይሰማኛል።
እሺ እቃ ኦርደር አድርጌ አልመጣም ካልተመጣ እንዴ በጣም ቆይቷል ሁለት ሳምንት ምናምን ጠብኩኝ ግን አላመጡም
ይመላል በዚህ ቁጥር ያዘዙት ይችላል አድርጉት።
አዎ።
እሺ ሰርቱ በ አዎ።
ሄሎ ሄሎ
ሄሎ ሄሎ ይሰማኛል እ?
ያልመጣሉት ወደ
ቲማቲም ነበረ ያዘዝኩት ቲማቲም ሄሎ
ውስጥ ኪሎ ቴፍ ነው
አራት ኪሎ መሰለኝ አንድ ላይ እስቲ አንዱ አንድ ኪሎ ሁለት ሁለት አንዱ ደግሞ ሁለት አምስት ኪሎ ይመስለኛል አምስት ኪሎ
አዎ
አ- አምስት ይሆናል። ልክ ነው። አዎ፣ በአስራ ሰባት የተዘዘው ሎሽን ይመጣሉ።
አ- ሳንሱሲ ወደዛ አስኮ
ኦኬ ሳንሱ እንኳን አምስት ድረስ ነው ያለና አስኩ ድረስ ነው መምጣት የምንችለው።
ሌ- ግን ሌሎች ጓኞች የያዙ ሳንሱሲ ታመጣላችሁ ለእኔ ብቻ ግን ለምንድን ነው አስኮ የምትሉት ሌላ ሰው ሲያዝ አሁን በቀደም ወስደናል ሳንሱሲ